Hello ወይ ቤና እንዴት አደርክ?
እንዴት ነሽ?
አለን ሰላም ነው አለሁልሽ።
አለን። በአራት ቅዳሜ የተላክልኝ agent ኦች እም፣ አንደኛው ዳንኤል balance አልገባበትም።
አዎ አዎ፣ እ፣ አላክበትም ነበረ ፖዚ አ አሁን አሁን የላክችበት እንደ ልጁ ስለሆነ active ያደረገው አ text አድርጌለት አላክችበትም አለኝ ማታ ላይ።
ስለዚህ balance ያስገባ። ምክንያቱም እዚህ ጋር ያው active ብቻ እንደሆነ ነው የሚያሳየው። ያው እንትን ላይ አይገባም።
እ፣ ገብቶለታል። አሁን አሁን ቅድም ልካበታለች።
Okay አሁን ላከችበት።
አዎ አዎ፣ እሺ።
ተልፎበታል።
እስቲ check ላድርገውና ግን ጠዋት ላይ ሳየው ያልገባበትን ብር no no no no፣ አሁን ከሰላሳ ደቂቃ ወራ ሀያ ደቂቃ በፊት ነው እንደዛ የገባው።
ከሆነ already ገብቶበት ሊሆን ይችላል ማለት ነው።
አዎ፣ check አድርጊው ዲያውን እሺ ቤና ልምልሽ እሺ ልምልሽ እ፣ ቤና እ፣ እንትን የኮሚሽን ምናምኑ አንቺን አንቺን ሻር ለምታስተላልፍ አዎ እንትን እዚህ ጋር አዎ የሆኑትና ያልሆኑትን እም፣ አዎ እሱ ላይ ኤጀንት አሁን ኤጀንት አክቲቭ መሆኑ ብቻ በቂ አይደለም። ብር መግባት አለበት፣ ትራንዛክሽን መኖር አለበት። እኔ እኮ ትራንዛክሽን መኖር ነው ይቺ ማለት አሁን ሁሉም የሚልኩልኝ እውነት አይደለም። ገባት አሁን ኤጀንት እም፣ እም።
አክቲቭ ብቻ አድርገው ብር የማያስገቡ አሉ።
አዎ፣ እሱ ልክ ነሽ።
አሁን አይያያዝም።
አዎ፣ እሱ አያያዝም። እኛ እኛ ሲጀመር ኤጀንት አክቲቭ ስና- ኤጀንት አክቲቭ የሚባሉ ራሱ ከካምፓኒው አምስት መቶ መጀረ- መጀመሪያ መደረግ አለበት ይላል እኮ ይኩ ራሱ።
በቃ እንደዛ ሲሆን አዎ እንትን አዎ።
ይያል። ስለዚህ ትክክለኛውን እኔ ለ- ለ group ላይ ያየው አይደለ ስለምን ስለምን እም፣ ያን ጊዜ ታይቶ ነው እንትን የሚባለው። እኔ አይቼ ነው እንትን የምለው። አሁን ያ- ይሄኛውን እም፣ ስላላን ስላልገባ አይቼውም እም።
ነው የደወልኩት።
እሺ፣ አይ ልክ ነሽ። Normally እኔም ላሳውቅሽ ነበረ already አሁን ስለገባ balance ኡ check አዎ።
ታደርጊያለሽ ብዬ ነው። ለዛ ነው ዝም ያልኩሽ።
በቃ አይ መጀመሪያ ሳደርገው ስለሌለ ነው የደወልኩልህ። እስኪ አሁን ልክ ደግሞ ነሽ።
ትናንት check ላድርገውና check በኋላ ላይ አድርጊና እወስደዋለሁ። ማታ ላይ ከምልክልኝ ጋር አንድ ላይ አድርጌ እወስዳለሁ። የቀዳሚውን ዛሬ ጠዋት ስለ post ኩ ማለት ነው።
እሺ ሰው አሁን አ፣ የዳንኤልን ዛሬ ላይ ላ- ልላክልሽ ወይስ እንዴት እናድርገው?
ችግር የለውም። የዳንኤልን በዚህ ዛሬ ስለሆነ transaction ኡ የተካሄደው በዛሬ ነው አዎ።
የምልክልኝ።
እሺ okay።
Already ልከልኛል። አሁን አዎ፣ transaction ላየው እና አዎ።
ካለ ማታ ሪፖርት ላይ ማታ ላይ እንትን እንለዋለን ማለት ነው።
እሺ እሺ እሺ መልካም ቀን እሺ መልካም ቀን እሺ።
ቻው። እሺ።